Hello ዋሽንግተን ነው የምረዳዎት።
እንትን ትናንትና የ MRI ተነስቼ ነበር እና result ኡ በ CD ነበር። እሱ እሺ።
ነገር ማንበቢያ የለኝም እና በእንትን በኢንተርኔት ልክልኝ ይቻለኝ።
በቴሌግራም ሊላክ የምትፈልገው ነው።
እ? አዎ እሺ፣ ቴሌግራም ቁጥር ልስጥዎትና እዛ ላይ hi ብሎ ስምዎትን ጽፎ ይላኩ።
ቴሌግራም already attach አድርገውልኛል። ምንድነው እንትኑን ብቻ ነው የላኩልኛል። የ- የሲዲውን እንትን ግን አላኩም። እ? ተስፋ የታደለ
እሺ፣ Hello።
ቅድም የተስፋዬ ታደለ ነው እንዴ?
አዎ
ቅድም ደውለውልኝ ነበር አይደለም? አልተላከልዎትም?
አዎ እንትን ነው የንባቡ ብቻ ነው የተላከው እንጂ እንትኑ አልመጣም።
እሺ፣ የ- ቴሌ- ቴሌግራም ቁጥር ንገሩኝ።
እ? አቤት ቴሌግ- ቴሌግራም ቁጥሮትን።
እሺ ዜሮ ዘጠኝ ሰማንያ ሰባት
እሺ፣
ዜሮ አራት እሺ፣ ሰላሳ አንድ ሰላሳ አንድ
ዜሮ ዘጠኝ ሰማንያ ሰባት ዜሮ አራት ሰላሳ አንድ ሰላሳ አንድ አዎ ተስፋዬ ታደለ።
ተስፋዬ ታደለ አዎ እሺ፣ እሺ፣ እደውልልሃለሁ።